ሄሎ
አቤት Hello፣ ሰላም ጤና ይስጥልን
አብሮት
አለን። ምን ልርዳ
አገልግሎቱን ለማወቅ ፈልገህ ነበር?
የቴሌዊን ነው።
አዎ።
ቴሌዊን game ነው። ጌሞቹን ሲጫወቱ ሽልማቶችን ያገኛሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ይመዘገባሉ። ሶስት ቁጥር ላይ ለመጫወት የሚላለ ጥያቄና መልስ የእድል ጨዋታ አለ። መርጦ መጫወት ይችላሉ።
ተመዝግቤያለሁ ከዚህም በፊት ሶስት ቁጥር ላይ አለ ለመጫወት የሚል መርጦ መጫወት ይችላሉ። የእድል ጨዋታና ጥያቄና መልስ።
እሺ እሺ እሺ፣ ምንም አይደል።